ሄሎ ጤና ይስጥልኝ አቤት አቤት ሰላም ናቸው?
እግዚአብሔር ይመስገን።
ራሔል ላላ
እሺ፣ እንዴት አገናኘን?
አገናኘ
ሄሎ ወይ ራሔል ሰላም ነሽ?
እግዚአብሔር ይመስገን።
የትናንቱ ልጅ ነኝ። አወቅሽኝ?
እ አላስታወስኩም ይቅርታ።
አዩ።
okay እሺ፣ አዩ
እሺ፣ ዝም አልሽ። በዛ ነው እንደዛ ነሽ።
okay እሺ፣ ከሰዓት ነበር የገባሁት። አ፣ የተጨመረልህ ነገር የለማ?
የለም እስካሁን ምንም አቤት የሆነ ነገር የለም። እሺ ምንም የለም።
እሺ እሺ፣ አንዴ ትጠብቀኛለህ?
አብሽራ እየጠብቀኝ ነው።
አዎ፣ እሺ እሺ እሺ፣ አዩ